Hello hello ጤና ይስጥልኝ አብሮ ይስጥልኝ።
ከ ChipChip ነበር የምደውልልዎት እሺ
order አድርገን መጣ አይተም ነበሩ ወይ ጉድ! ሁለት ሳምንት አለፈው እኮ ሳሙና ነበር የቀረብን።
Okay ይቅርታ በጣም warehouse ውስጥ ትንሽ እጥረት ስላጋጠመ ነው ነገ ልንልክልዎት ነበረ እሺ ይቻላል። እዩ Crown ነው አይደለ laundry ሱ አዎ
እሺ ነገ ስንላክልዎት አዎ እዮር እዮር እዩር አዎ
እሺ እሺ ነገ እንልክልዎታለን መልካም ምሽት እም።